ጤና ይስጥልኝ አሪፍ ነኝ ማለት ነኝ። በአክብሮት ልርዳዎት?
አሁን ደውዬ ነበረ እንትን ላክ
screenshot ለመላክ
አዎ አዎ እሺ ልክ ያለው ቴሌግራም ላይ እሺ ማን በሚል ስም ነው የላኩልን?
አሪፍ ነኝ ነው የሚለው ዘጠና ሁለት ቤት ስልክ ቁጥር እሺ የእርሶን ስም ይንገሩኝ።
ተካበ ስንታየው ቴሌግራም ላይ አዎ ተካበ ነው የሚለው እሺ ለመኛችን የላኩት ደርሶናል። እኛም ለሚሰሩ ክፍሎች አያይዘን እንልክልዎታለን።
እሺ፣ መቼ ይመለሳል?
ያው በዚህ ሰዓት ማለት አንችልም። ተስተካክሎ እንዳለቀ ባለሙያዎቹ ሲያሳውቁን እኛም እንነግሮታለን።
እሺ እሺ፣ ሌላ ጥያቄ ያለዎት?
ሌላ የለም።
እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶችን ያስቀምጡልን። መልካም ምሽት።